ሄሎ ሄሎ፣ አቤት።
መልሼ ደወልኩኝ።
እሺ
አለቃን ነግሬያቸው ነበረ። ባለፈው በተነጋገርነው እና በአንዳንድ ነገሮች ላይ ባገኝሽ ደስ ይለኛል በይልኝ አለ።
እሺ ባለፈው አዎ፣ በተነጋገርነው እና አንድ አንዳንድ ቀን ባደረግኳቸው ጉዞዎች ላይ ባገኝሽ ደስ ይለኛል።
በተነጋገርነውና እም፣ ባለፈው በተነጋገርነውና በአንዳንድ በሄድኩባቸው ጉዞዎች ላይ ባነጋግርሽ ደስ ይለኛል፣ ባገኝሽ ደስ ይለኛል ብለዋል በይልኝ።
እሺ እነግርልሻለሁ።
ነግረሽ እሱን ትነግሪኛለሽ። እሺ አዎ፣ እሺ እደውልልሻለሁ። እሺ እሺ ቻው።